ሄሎ ጤና ይስጥልን። ከቪ ኢትዮጵያ ነው የምንደውለው ደንበኛችን።
እሺ እሺ እሺ ንገሩኝ TIN number ኦትን
በጣም ዜሮ ዜሮ ዜሮ ዜሮ
ሰማንያ ሰባት ሰማንያ ሰባት ሀያ ዘጠኝ ሀያ ዘጠኝ
ስልሳ ሰባት ስልሳ ሰባት ሰባ አምስት ሰባ አምስት
አ እሺ መስመር ላይ ጠብቅ።
እሺ ረዳኒታው
እሺ ደንበኛችን ቢጃይ ደንበኝነት ሲመዘግብ ያስመዘገቡት አሁን በደወሉበት ስልክ ነው።
አዎ
እሺ መስመር ላይ ጠብቁ። ደብረ ዘይት ነው አይደለ ቤቶት?
አዎ
እሺ ስለዚህ አሁን ደን በድጋሚ ያስተላልፍሎታል ደንበኛችን እንዳልተመለሰሎት። እሺ
እሺ ሌላ አመሰግናለሁ።
የምረዳውት ነገር አለ?
አይ በቃ የሆነ ጊዜ ቸገረኝ።
እሺ ደንበኛችን መዝግበን አስተላልፈናል በድጋሚ።
እሺ አመሰግናለሁ።
እሺ ስለ ደወሉ እናመሰግናለን። ስለ አገልግሎት ያሉትን አስተያየት ከሚሰሙት ድምጽ በኋላ ያስቀምጡልን። መልካም ቀን።